ጤና ይስጥልኝ ሄሎ ጊዜያች የጤነኛ በአካባቢ ነው የትጉዞ መረጃ ልስጦት
ሄሎ ማርሃባ ጤና
ጤና ይስጥልኝ
ጤና ይስጥልኝ ሰላም ናችሁ
ደህና ደንበኛችን
እንዴት ናችሁ
ደህና ደንበኛችን ምን አይነት የጉዞ መረጃ ልስጦት ምን አይነት የጉዞ መረጃ ልስጦት
የውጭ ሀገር መሄድ ፈልጌ ነበረና
እሺ በምንድን ነው የፈለጉት ወዴት ነው መሄድ ወዴት ነው መሄድ የፈለጉት